ሄሎ ጤና ይስጥልኝ። አቤት ቤተልሔም ፍርዱ?
አዎ ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
okay እሺ በ junior graphics designer vacancy አውጥታችሁ ነበረ። pending payment ላይ አግኝተ ነው ነበር ያስቸገራችሁ ነገር ይኖራል? ክፍያ ላይ አይ የለም አላስቸገረኝ።
ከፍላችሁ ጨርሳችኋል?
አይ አልከፈልኩም።
ምክንያቱን ለማወቅ ነበረ። ምንድን ነው የሚለው በራሶት አይ፣ ምክንያት ነው?
በራሴ ምክንያት ነው።
እሺ ሌላ የሚያስቸግሩት ነገር ሲኖር ይደውሉልን።
እሺ በዚህ ስልክ አዎ በስልክም ባዮ ላይም አለ ቴሌግራም ቻናላችን ላይ
እሺ መልካም ቀን።